እየተቀደመ ትነግሪኛለሽ።
ጤና ይስጥልኝ አክስቴ ማሪት ነኝ በኩምቦ ወረዳ ውስጥ።
አብሮ ይስጥልኝ።
ሰላም፣ ምን ልርዳዎት? ደንበኛችን
ሲም ካርድ ነበረ አዲስ አውጥቼ አልከፍታለኝ ሌላ ሲም ማለት ነው።
እሺ ደንበኛችን፣ ይሄ አሪፍ ፔ ነው የደወሉበት አሁን
ነው አ ምናልባት ቴሌ አሪፍ።
ብርደ ቴሌ ደውለው እርዳታ ይጠይቁ።
እምቢ አለኝ ደውዬ በስንት ልደውል እምቢ አለኝ።
እ፣ ይቅርታ ደንበኛችን፣ ስለዛኛው መረጃ የለኝም።
እሺ